Hello?
hello
ጤናለም ትንሽ እኮ ነው የምደርደው።
ሰላም ነህ?
እግዚአብሔር ይመስገን እንዴት ነህ?
አለን። እግዚአብሔር ይመስገን። ምን ልርዳዎት?
አዎ ደህና ነሽ?
እግዚአብሔር ይመስገን። ምን ልርዳዎት?
okay ምን አለ አዲስ ነገር እንትኑ እእ
አ ያው እንትን የእናንተ አባል መሆን
share መግዛት ፈልገው ነው።
አ
እሺ አሁን ስሙትና ስልኮትን ሊያዝና ሀ- ሐምሌ አንድ ነው የሚጀመረው። ይደወልሉታል። ስሙትም አንድ በል
እንዴት አይነት ስራ ነው?
ማለት እ፣ እንዴት አይነት ስራ ነው ስሉኝ፣ minimum የሚከፈለው ከሁለት ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ነው ያለው።
አይደለም አዎ አዎ
ሀያ ሺህ ሀያ ሺህ በላይ ነው
ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ሁለት ብለህ አዎ አዎ okay፣ አሁን ስሙትና ስልኮትን ይዝና ሐምሌ አንድ ላይ እንደውልሉታለን። ስሙትም አልበል
ስሜ ስሜ ማቶስ ይባላል።
ማቴዎስ አ ማስታወቂያውን ከምን ላይ ነበር ያገኙት?
እም?
ማስታወቂያውን ከምን ላይ ነበር ያገኙት?
ሚዲያ ላይ ስምቼ
እሺ እሺ፣ እናመሰግናለን። መልካም ቀን።
ስልኬን ይ- እ፣ ይዤዋለሁ። ይሄ ሰላሳ ስድስት ቤቱ የእርሶ ነው?
አ
ይዤዋለሁ ይዤዋለሁ። መልካም ከዛ ቀን።
በኋላ ሌላ process አለ እንዴ?
ይድ- እንደውልሎታለን ሐምሌ አንድ ላይ ያለውን ሁኔታ እናሳውቆታለን።
አይደለም አዎ አዎ።
እኔ ወደ እኔ እኔ ወ- የምጠብቅ ነገር አለ
ምን አሉኝ?
ወደ እኔ እንትን ወ- የሚጠብቅ ነገር አለ ወይ?
እ፣ ሐምሌ አንድ ላይ ደውለን እናሳውቆታለን ሙሉ መረጃውን።
አይደለም።
አዎ የሚያስፈልገውን ነገር ሙሉ እናሳውቆታለን።
okay እሺ።
እሺ እሺ፣ መልካም ቀን።